ሰላም ጤና ይስጥልን።
አቤት።
ኢትዮጵያን ሎ ግሩፕ ነው?
አዎ ነው።
እሺ እኔ ሀሩን ይባላለሁ። የምደውለው ከዊ ፕላስ ቴክኖሎጂ solution ነበረ።
እሺ so እኛ መተግበሪያ ወይም application ነበር develop ያደረግነው እና እርሱ- እ- እሱ ላይ ድርጅታችሁን በማስመዝገብ በነፃ ማስታወቅ ትችላላችሁ።
ምን የሚባል አልሽኝ?
ዊ ፕላስ solution
okay
so ከእናንተ የምንቀበለው ምንም አይነት fee የለም። እ፣ ተጠቃሚ የምትሆኑት እናንተ ናችሁ። እ፣ application ኑን App Store ላይ ወይም Play Store ላይ ማግኘት ይቻላል። ከዛ በተጨማሪ link ኩን መላክ እችላለሁ እኔ።
ዊ ፕላስ ነው ያልሽኝ። Android ፕላስ app ነው።
solution iOS ላይም አለ፣ Play Store ላይም አለ።
check እናደርገዋለን። ችግር የለውም።
እሺ እ፣ አመሰግናለሁ። መልካም ቀን። link ኩንም እልካለሁ። እሺ እሺ፣ ቴንክ ሰላም